አስገባዋለሁ አለ ልጁ።
Hello hello፣ ወይ አሮን አቤት።
Order ኡ ታዟል። እሺ የ Indian spirit ማለት ነው።
Okay። እና ምን ላድርግ?
Order ኡ ታዟልኝ። አልታዘዘም ብለህ ነበር?
እኔ እኮ dispatcher ደውልልኛ ነው አንዱ dispatcher ስራቸው ምንድን ነው? እኛን ማሳወቅ ነው። order ስኒ ይታዘዝ ብሎ ማሳወቃቸው አ- አሮን አዳምጠኝ። አልከችውም። የያዝከው እሺ፣ order የሞተር ላዳምጥሽ።
አይደለም። የሞተር የሞተር order አ- አይደለም። አዎ ለዛ ነው።
የያዝኩት የያዝኩት መቶ አስር ብር መቶ አስር ብር ገብቷል። ሲለካ ግን የሞተር order አይደለም። ስለዚህ እና?
ሞተር order ካልሆነ አያሳውቀውም አይደለ? ግን መቶ አስር ብር ነው ያሰበልህ።
እና ዝም ብዬ ልስራው
አ፣ እንግዲህ እ?
እ
አይ PIN አልጻፈውም።
እ
ልጁ ምንድን ነው እያለኝ ያለው አዝዤዋለሁ፣ ዝ- ይስራው ነው እያለ ያለው። ትሰራዋለህ አሮን?
እና ልሰራዋ እንደ አሳፍሽልኝ አልኩሽ። ምን አይነት ጥያቄ ምን ስለ PIN ምናምን እኮ አንቺ እኮ ምን ምን PIN አርጊልኝ ብዬሽ
ወይ ጉድ ብትለኝማ ቀንሰዋለሁ።
የማያገባሽ ነገር ለምን ጠይ ታናግረኛል? አረ ተይ መሲ በመቤቴ ተይ።
በቃ አሮን እኮ እኔ እኮ የጠየቅኩሽ ሌላ አልታዘዘም የምትመልሽልኝ ሌላ።
ነገርኩህ። አልታዘዘም አልከኝ፣ ታዟል order ኡ።
በቃ የሞተር አመሰግናለሁ። ቻው ይነግረኛል።
ቻው።
የሞተር order ሞተር order አይደለም ምናምን ምናምን ቻው።